ሄሎ አቤት፣ ጤና ይስጥልኝ።
አቤት። በቃ እሺ ኗ ኑልን።
ምን ነበረ? ይቅርታ።
ቆይ እሺ እማ ቆይ አንድ ጊዜ እኔ ቆንጆ
ሄሎ አቤት፣
ከሚኒሊክ ነበረ brain CT without contrast እሺ። አንድ ጊዜ
እና refresh አድርገህ
without ነው።
አዎ without contrast እሺ። በዚህ ስልክ ይደውሉ። አምቡላንስ ፈልገው ነው አይደል?
አዎ አምቡላንስ ይፈልጋል የ
በዚህ ስልክ ቁጥር ይደውሉልዎት።
አዎ በዚህ ስልክ ይቆይ ይደውሉ አዎ
እሺ፣ በቃ አሁን ይደውላሉ።
እሺ እሺ